ጤና ክርስትና ቤት ቅድስት ሰማንያ አምስት ዘጠና አምስት ሰማንያ አምስት ዘጠና አምስት
እስኪ አንዳንዴ ለእናንተ እንዘንላችሁ እስኪ ዝናሽ complete በዩ በቃ የጆሲው cancel ነው የጆሲው cancel ነው በይው ምን አልከኝ አብዲ በጣም ይቅርታ
ችግር የለም complete በይልኝ በቃ ሰው ደውል ብለውኝ ነበሩ already አንድ ደቂቃ ነው ሁለት ደቂቃ ነው መሰለኝ ፊት አይደርስም ስለለ አታውቅም እሺ order number ኡን ንገረኝ አብዲ
አይ ሰማንያ አምስት ዘጠና አምስት ሰማንያ አምስት ዘጠና አምስት
አዎ እሺ እሺ በቃ complete እልልሃለሁ እሺ በዩ በቃ እሺ እሺ